ሄሎ ሄሎ፣ ሰላም ጤና ይስጥልን ቤት ቤት ሰላም ነው?
አለን ምን ልርዳ?
ይሁና ተመላሽ ፈልጌ ነበር። አንድ ጨዋታ ወጥቶብኝ እሺ cashier ኮዱን ትነግረኛለህ?
አስራ አንድ እ
ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ ሶስት አስራ ሶስት ስልሳ ሶስት አስራ ሶስት አዎ።
ይህ ተመላሽ አይኖረውም። እሺ void ስላለህ ያለ odd ክ በጣም ትንሽ ነው የሚሆነው።
የትኛው?
እ ሁለት ጨዋታ void አለው አይደል?
አዎ እነሱ void ስላ ስለገባብህ odd ክ ትንሽ ስለሚሆን ከሀያ በላይ አይሆንም ሲካፈል
ለምንድን ነው የማይሆነው?
void ጨዋ አንድ ጨዋታ void ሲሆን odd ኡ አንድ ነው የሚሆነው። አንድ ስለሚባዛ አይኖረውም።
አይኖረውም?
አዎ አይኖረውም። odd ኡ ትንሽ ነው።
እሺ በፍቅር መልሽልኝና ብሬን
እሺ መልካም ቀን።
ብሬን መልሽልኝ በፍቅር